hello ሰላም ነው?
እግዚአብሔር ይመስገን። እንዴት ነህ?
አለን ከአስር call ልነግራችሁ እሺ ንገር።
አስር ሀያ ሰባት እሺ
ዘጠና አንድ እህ
ሰማንያ ስድስት
እሺ ገና ያልተካሄደ ጨዋታ ስላለ እሱን መጠበቅ አለብሽ።
አመሰግናለሁ። በላት።
እሺ አባቴ ስለደወልክ አመሰግናለን። መልካም ቀን።
እሺ እሺ አመሰግናለሁ።